ጤና ይስጥልኝ።
ሰላም።
እንዴት ነኝ? ምን ልርዳው?
withdraw አድርጌ ነበረ።
እሺ የቤት ቤት ቁጥር አሁን የደወልኩበት ነው።
አዎ ይሄ ነው። ሀምሳ ሀምሳ ሺህ ሁለት ጊዜ እሺ ወደ ቴሌብር account ነው አይደለ?
አዎ አዎ በቴሌ ብር account
እሺ ገብቶልሃል? እሺ check አድርገው።
እሺ thank you እሺ እሺ እኔም አመሰግናለሁ።